ጤና ይስጥልን። BGI ኢትዮጵያ ቤተልሔም ነኝ እባክዎ ምን ልርዳዎት hello ጤና ይስጥልኝ።
አብሮ ይስጥልን።
ሳህሉ ግሮሰሪ አዲስ አበባ እሺ ተበላሽቶበት ነበርና ትላንትና ልካችሁልን ነበር technician።
እሺ።
ድጋሚ ተበላሽቷልና ምንም በረዶ አልያዘም ነበረ።
በረዶ አልያዘም ነበር።
አ ትላንትና technician ኑ መጥቶ አይቶት ነበር።
እሺ። ከተሰካ አራት ሰዓት ሆኖታል።
ኧረ ትላንትና ነው እየሰራው።
እሺ። ለምክንያቱም የ BGI ID ዎት ይንገሩኝና እንደገና መዝግቤ የጥገና ክፍል ቦታል። ደንበኛችሁ መስመር ላይ ነው?